ጤና ይስጥልኝ ማን ይባላል?
ሰላም ነው እግዚአብሔር ይመስገን።
አለን የሳሮን የአጥንት ሕክምና ስልክ ማግኘት እሺ፣ ይችላል?
ስልክ ቁጥር ነው መቤት?
አዎ፣ ስልካቸው እሺ መቤት ይጠብቅ። እሺ እመቤት ቁጥራ የያዙ ቁጥራቸው እሺ እሺ
አንዴ system ኡ መልሶብኝ ዜሮ ዘጠኝ ሀያ አንድ